ነቢያ መጨመሪያ ታነሽ ሄሎ፣ ሰላም ነው?
ሰላም ጤና ይስጥልኝ። ቤት ቤት አዎ፣ እንዴት ነሽ?
አለም መለጣ አንዱ አለም እባላለሁ።
እሺ፣ እሺ፣ አንዱ አለ አለን።
ሰላም ነው?
ሰላም ምን ልርዳ?
አካውንት ነበረኝ እናንተ እና
እ
ኢንተርኔት ቁሞብን እና ተዘግቷል ብዙ ጊዜው እና አሁን እንትን እንዲል ፈልጌ ነበረ።
ሾፑ የት ነው?
አዘዞ
ምን ተዘግቶ ነበረ?
ኢንተርኔት የለም። ጎንደር እኮ ነው ማውራሽ።
እሺ፣ አሁን አሁን- እንዲህ ልክክ ነው የፈለግከው?
አሁን አንድ ሁለት ቦታዎች ላይ እ፣ መስራት ፈልጋለሁ በዛ account እና እ፣ አዲስ ኢንተርኔት ቦታ እያመጣ ለመክፈት ነው።
የነበረው እንጂ የነበረው ለመክፈት ማለት ነው።
እሺ፣ ከዚህ ተዘግቶ ነበረ።
አዎ፣ ቁሟል ብዙ ጊዜው ነው።
እሺ፣ የትኛው ሽ- አዘዞ የሚለው shop ነው አዎ፣ ከፈትልህ?
አዎ።
እሺ፣ በቃ አሳውቅልሃለሁ።
እሺ።
እሺ